ሄሎ ሄሎ ናቲ፣ አቤት።
እንዴት ነህ?
እግዚአብሔር ይመስገን።
ከቢሮ ነበር የምደውልልህ ከቺፕቺፕ።
ቢሮ የት ቢሮ?
ቺፕቺፕ እሺ ምን ዕቃ?
እ፣ መቅደስ የምትባል customer ደውላልህ ነበር መሰለኝ።
መቅደስ መቅደስ።
አዎ
አረ መቅደስ እኛ ጋር ደውላ ነበር።
አዎ። እና እሺ።
አንተ ነህ መሰለኝ ይዘኸው የወጣኸው assign የሚለው አንተ ነው። ገና ይዘኸው አልወጣሁም እንዴ? የእሷ ነው okay። አ በሌላ መኪና ነው ይደውሉልሻል። እንደዛ በማን ነው ማን ነው የያዘው? እ?
ሄሎ
ማን ነው hello፣ የያዘው?
ሄሎ።
ንገረኝ። ማን ነው አ- የያዘው?
አ- አዲስ አዲሱ ነው። ዛሬ ነው የተቀጠረው። አታውቂውም።
እሺ በቃ እሺ፣ እንትን ትልቁ ለሰላም መኪና እንኳን።
ስለተበላሸ የትልቁ መኪና እኛ ነን የ van ኡን ተከፋፍለን ነው። ለዛ ነው።
እም፣ በቃ እሺ እሺ እሺ እሺ።
እሺ